ሁለት Hello ጤና ይስጥልኝ ቤተሰቦች።
Hello
Hello ሰላም ነው ባባ።
ይወዳ የ account ችግር አጋጥሞ ነው ሲልኝ እናንተ የላካችሁልኝ digit ሰባት digit ነው። እሱን ከእንደገና match ሳረገው does not match ይለኛል።
እሺ፣ እንደዛ አይነት የ forget password ነው አለ።
አዎ
እሺ፣ መጀመሪያ ዜሮ እና O ን አጣራ። ዜሮ ወይ O ሚመስል ካለ
አየሁኝ እንዳለ spelling ነው የላካችሁት። ከእንደገና ደግሞ capital letter ና small ቁጥር letter የለውም ምንም- ምንም።
ምንም ቁጥር የለውም። በራሴ አንድ ቁጥር እሺ።
አስገባውና መሀል ላይ ሞከርኩት እንዲህ አለኝ።
አይ እሱማ በራሱ ቁጥር ማስገባት የለም። ሙሉን እ፣ የተላከልን ነው ማስገባት ያለበት።
ሙሉ የተላከ ዜሮ O የሚመስል የለም።
እ?
ዜሮ ወይም O የሚመስል የለም። ከዛ የለም አረ GD ምናምን ምንድን ነው M ምናምን ነው ያለው።
capital letter አድርጋሉንም አዎ ሁሉንም በ capital ና በ small letter ሞከርኳቸው። ሰባት digit ነው። ሰባት digit ደግሞ አይከፍትም ነው አይ የሚላከው ላይ ሰባት digit ነው የሚላከው። ይከፍታል፣ ችግር የለውም።
ነው እንዴ? ምንም ቁጥር የለውም ታውቃለህ።
እ፣ እንደዚህ አይነት ከሱ ውጪ እንዲህ ችግር ሊገጥም የሚችለው ምናልባት ከአንድ ጊዜ ወደ forget password ካልከው እም መጀመሪያ ላይ ላከው መጀመሪያ ላይ ስትጫን forget password ስትለው የ- የመጣልን message ይሆናል እየሞከርሽ ያለው በተደጋጋሚ ስሞክረው። አሁን ለምሳሌ ሶስተኛ ሞክረው የመጣልህ password መጀመሪያ ላይ ላከው ላይ ሊሆን ይችላል። ለዛ ይሆናል እንጂ አለ። አሁን አንድ ጊዜ ብቻ forget password በለውና አንዴ ሊንክ ድረስ አጥ እንትን በለው ድጋሚ forget password ሳትለው ጠብቀው።
እሺ ባባዬ እንደዛ አድርገህ ሞክር ይሰራል።
እም